ሄሎ ሄሎ ሰላም ጤና ይስጥልኝ።
ሄሎ አ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ የኔ አባት አሸናፊ ሞባይል እና ኮምፒውተር አገልግሎት
እ አሸናፊ ኮምፒውተር እና ሞባይል service ነው።
በትክክል ከዊ ፕላስ ሶሉሽን ድርጅት ነው የምደውለው።
okay ዊ ፕላስ ሶሉሽን ፕሮቫይደር መተግበሪያ ላይ አገልግሎት ለመስጠት ተመዝግበው ነበር።
አ አሁን ላይ አገልግሎት መስጠት ስለጀመርንን ያለምንም ወጪ ከጠቃሚዎችና ከደንበኞቹ ጋር መገናኘት እንደሚችሉ ለመንገር ነው የደወልኩት።
ችግር የለውም እ፣ በ- ባይዘን ስራ brother ነው እየሰራ ያለው እኔ መኪና መሸጫ ከፍቻለሁ okay፣ እሺ፣ መረጃውን ለሱ አድርሰው።
ችግር የለውም መልካም የስራ ቀን ይሆንልህ። እናመሰግናለን።
ሁላችሁ